Hello ሰላም ጤና ይስጥልኝ Best Bet።
ሄሎ አቤት
አየሽልኝ? ፓብሎ የሚለውን account
እስቲ Best Bet ቁጥርህን ንገረኝ።
ለምን የቲቪ
አ
እሺ፣ ሰላሳ ዘጠኝ No አይ የ Best Bet ቁጥርህን ንገረኝ አንዴ።
እሺ፣ ሰላሳ ዘጠኝ እ ሰላሳ ዘጠኝ እህ ዜሮ አንድ እህ ሀያ አንድ ሰማንያ ስምንት
ዜሮ አንድ ሀያ አንድ ሰማንያ ስምንት አዎ።
ነው ፓብሎ አይደለም የሚለው ስምህ። Say My Name
አዎ።
ለዛ ነው የሚለው። እሺ ረዱና ሲያወሯችሁ። እሺ አንዴ ልካላችኋለች። እስኪ መልሱላት። ትንሽ ጠብቃት። እሺ
ምኑን ነው የምልህ?
እ ለቻፓ ልካላችሁ